ጤና ይስጥልኝ። BGI ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳዎ?
የት ቅድም እንትን maintenance ደውዬ ነበርና አልመጡልኝም።
እሺ፣ ተንበ- ስንት ጊዜ ሰዓት ሆኖት ከደወሉ?
ሁለት ሰዓት አካባቢ ሆነኛል።
ደንበኛችን መስመር ላይ አሉ?
እ
ስንት ሰዓት ሆኖት ከደወሉ?
ሁለት ሰዓት ስምንት ሰዓት ከአስራ ሶስት ነው የደወልኩት።
okay። እሺ፣ ደንበኛችን ይጠብቁ ይመጡልዎታል።
አደራሽን በእናትሽ ኳስ ስላለ ትራስ ቁጭ ብለን ሰው የሚጠጣው እሺ፣ እሺ ደንበኛችን እሺ